ሄሎ ሰላም ጤና ይስጥልኝ። ኤክስፕሬስ ከራኔ ጤና ይስጥልኝ።
አውራቸው።
ሰላም አለ ጤና ይስጥልኝ።
ውዝሮ አድርጌ ነበረ እሺ አልገባልኝ። አንድ አስ- አስራ አምስት ሀያ ደቂቃ ነው።
ይሄ ነው ሬስትሪ ቁጥር አ
የደወልክበት?
አ
እሺ እሺ መቼ ነበር? ዛሬ ነው አይደል? ከሀያ ደቂቃ አ በፊት ከአስራ አምስት ሀያ ደቂቃ አስራ አራት ሺህ ብር አምስት አምስት ሁለቴ እና አራት ሺህ ብር
እሺ confirmation ስለሚያስፈልገው ነው። እሺ አንዴ ቆይ ከ account ን check ላርግና እሺ confirm አደርግልሃለሁ። ጠብቀኝ መስመር ላይ እሺ እሺ እሺ
እሺ ሚካኤል ክንፌ እ? ሄሎ ሄሎ ሄሎ ሚካኤል ክንፌ ወደ ሚሊዮን ንግድ ባንክ አካውንት ቁጥር ነው አ አ አ አንድ አ ሺ ሀያ አምስት ዘጠና አራት አ ዘጠና አ አንድ አ አራት ሀያ አንድ አራት አራት አለ።
እሺ እሺ
እሱማ እየነጋ ከዛ የፋሲል ሲመጣ ወዲህ ዙር ይመጣል። የበ- የዛኑ ቀን እሺ ያው ከአካውንት ወጪ እንዲሆን ተደርጎ እ፣ ወደ ቴሌብር አካውንት ይገባል። እሺ ቴሌብር አለ ቴሌብር አለ ማን ነው የንግድ ባንክ አካውንት ይቅርታ አ ወደ ውስጥ ይገባል። ቀድ አሁን ነግሬ ያለበ አካውንቱን እኮ አይ ቴሌብር ስቴሽን ነው።
ይሄ ይቅርታ ይቅርታ አባት ታዲያ ላይ እሺ እሺ ቴንክ ዩ ይገባላል። ተደቂቃዎች በኋላ እሺ አመሰግናለሁ።
እኛም እናመሰግናለን። መልካም ምሽት።
እሺ ቴንክ ዩ ምን